ወይ አሁን እንደዚህ አድርገህ ስታየው ትኬቱን አላመጣልኝ አለክ። አሁን አ አ
ለምሳሌ የትናንትናው ዝም ብሎ የተከፈለ ትኬት እንየውና እስኪ
shop በአዲስ እየሰሩ ነው ግን እነኚህ ሲዩ ሾፖች እየሰሩ አይደለም። ቆይ በአዲሱ ገበያ ግቢ ግቢ።
አዲሱ ገበያ አ- አደ- አደባባይ ሰፈር ሁለተኛ ላይ ያለው እ፣ ይሄ ማለት አ ነው።
አ በዚህ ግቢ።
እንደዚህ ነው እንደዚህ- እያደረገ ነው አ የሚቆየው።
እንደ- እንደዚህ ይሆናል እንጂ ምንም አያመጣም። በቃ እንደዚህ የሆነ በቃ ይጠፋል። በቃ በራሱ አሁን እኮ connection ኑም ጠፋ። እኔም እየ- እየታየኝ አይደለም።
connection እኔ ጋር አለ። እዛ እንዴት እንደሆነ አላየሁም። ግን እንደዚህ የሆነ ሌላ ነገር አያመጣም። በቃ እንደዚህ የሆነ ይቆያል። ወይም ስንገባ የሆነት ምልክት ያሳያል። ከዛ በኋላ ይጠፋል።
እ፣ አይ ምናልባት ወይ ከ browser ወይ ከኔትወርክ ሊሆን ይችላል እንጂ ኔትወርክ አይደለም። በስልክም ስናይ እንደዛ ነው የሚያደርገው። አሁን ኔትወርክ አሁን ነው ወይፋ አሁን እያስቸገረ ነው። ከጧት ጀምሮ እ፣ ወ- ወይፋ እያስቸገረ ነው። ግን ከዚህ በፊትም እንደዛ ነው የሚያደርገው። በ- በስልክም ሳይሆን እንደዛ ነው፣ በ data ሳይሆን ማለት ነው።
load ያደርጋል ግን አያመጣም ነው።
አያመጣም። አ-
okay፣ አሁን ደግሞ ዋይፋይ ጠፋ ጠፋ። እናንተ ጋር አ- አሁን አይ፣ መጥቷል።
አስወጣኝ እኔ አሁን መጥቷል። እሺ አ- እንትን ላይ
ጠማማ ፎቅ ነው የሚባለው። ጠማማ ፎቅ ፎቅ እህ አልመጣም አይደለ? hello ወይ ወይ አልመጣም።
አሁን አ- ላኪ ወደዚህ ወደዚህ ላኪ እን- እንትኑ እኔ ቤት ወይ ወይፋ ቆጠፋ ግን ያስቸ- ከሰዓት እናድርገው ወይም
እሺ ይቻላል ማለት እሺ።
በቃ ከሰዓት እንትን እናድርገውና በ- ከሰዓት ደውላለሁ። በቃ ወጣ ሲመችህ ደውልሽ።
እሺ፣ አመሰግናለሁ።